hello ቅድመኝ
hello ሽ ወይ የሆነ የሞትኛ order ገብቶብኝ ነው ልስራው
ቆይ parcel አናግርልህ ነው ማነው ስለ እ ተመስገን ተመስገን ተመስገን አንድ order ነበር ንገረኝና እ maybe እንዳያስወጡብህ ልጠይቅልህ እኮ እኔም ለዛ እኮ የነገርሽ እሺ
ስልሳ አንድ ዘጠና ስምንት
ስልሳ አንድ ዘጠና ስምንት ከየት የት ነው ከብራስ እ፣ ወይ ምንድን ነው ምግብ ቤቱ በርገር
እም፣ ከሮሚ እ፣ እንትን አ፣ ሳሪ
ኦኬ ሮሚ በርገር አ ብራስ ሮሊ- ማለት ብራስ ኦኬ
መቶ ሀምሳ ነው የሚለው
ኦኬ እሺ
እዚህ ልጠብቅሽ አዎ ጠብቀኝ አንዴ እንዳዘጋው እሺ እሺ እሺ አንዴ ላናግራቸው ሄሎ ተሜ ሄሎ ሆልድ አረከኝ ተመስገን ነው የምታዋሪው እኔን ሆልድ አድርጉኝ